እንደሚወስድልኝ
deposit ማድረግ እምቢ ብሎኛል እና ያው ምን ይላል መሰሎት እሺ
ቻፓ is not supported ይላል።
ቻፓ እየሰራ አይደለም። ለዛ ነው በሌላ ይጠቀሙ።
በሌላ በምን
በቴሌብር
እ ቻፓ አይደለም እኮ እኔ እየተጠቀምኩ ያለሁት ቴሌብር ነው።
እኮ ቻፓ እየተጠቀሙ ስለሆነ ነው እንደዛ ያሉት። በቴሌብሩን ነክተው ይጠቀሙ። ቻፓ እየሰራ አይደለም።
እሺ።